ጤና ይስጥልኝ ሚስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
sister እንትን ነው ብር መሀል ላይ ቀርቶ ነው withdraw ነው deposit ነው?
withdraw ም ነው።
withdraw በሳንቲም አዎ፣ አዎ በሳንቲም እ፣ ወደ ሌላ ወደ ቴሌብር እንትን ምንድን ነው ቴሌብር ለመላክ ወደ ቴሌብር በሳንቲም የተጠቀምክ?
አዎ እሺ ትንሽ ጠብቀው። እሺ ሳንቲም ፔዎች ትንሽ system ተበላሽቶባቸው እያስተካከሉ ስለሆነ ነው
እያስተካከሉ ነው እ
የ- የ- የ- ከኔትወርክ ነው አዎ ከኔትወርክ ነው። ትንሽ system ኣቸው fail አረግና እ፣ እያስተካከሉት ነው። ይገባልሃል። እሺ እሺ እሺ እሺ ስለ ደወልክ እናመሰግናለን። መልካም ቀን።
እሺ እሺ እሺ